Hello.
ሄሎ
አቤት።
እ፣ text አድርገልኝ ነበር እና አልተመቸኝም ነበር፣ አልመለስኩልም።
እሺ የእንትን የሳይክሉን ዋጋ ምናምን ጠይቀኝ ነበር።
አዎ አዎ።
ስንት ናቸው?
Hello ይሰማል?
ወይ አይሰማም? አዎ
አሁን መቶ ሀምሳ ሺህ ብር ነው ዋጋው።
ሰምቶኝ።
አዎ OK ስንት ነው የሚሄዱት?
ከአርባ አምስት እስከ ሀምሳ ኪሎ ሜትር ድረስ ይጓዛሉ። ሁለት ሰዓት ቤት ውስጥ charge ታደርገውና በ normal charger አላ
ኦኬ ቻርጅ ታደርገውና ከዛ ከአርባ አምስት እስከ ሀምሳ ኪሎ ሜትር ይጓዛል።
ስንት ነው? እሺ
አዎ ዋጋው እንደዛ አሁን ነው።
Already ያለንን ጨርሰናል
OK ገና እንትን ነው።
እና ከሁለት ወር በኋላ ነው የሚገባው። ፕሪ ኦርደር ኦኬ ነው የምታደርገው። ቅድመ እ፣ አምስት ሺህ ብር ቅድመ ክፍያ ትክፍልና ከዛ ሲመጣ እንደውልላለን።
አሳውቅሻለሁ ምን አልከኝ?
አሳውቅሻለሁ። እሺ እሺ ደውልልኝ።